ሰላም ጤና ይስጥልኝ ዝግጅት ቤት ሄሎ
ሄሎ ጤና ይስጥልኝ ዝግጅት ቤት ጤና ይስጥልን።
ጤና ይስጥልኝ ምን ነበር አባት ትኬት ነበረ የተበላና system ላይ የለም- system ላይ የለም ብለውን ነው።
እስቲ ንገረኝ cashier code ኡን ትነግረኛለህ
cashier code ኡን አዎ አዎ እነግርሻለሁ።
ንገረኝ እሺ ልይልክ እሺ እንደዚህ cashier code
ከታች እ- መጨረሻ ላይ ነው እሺ ያለው አ- በወረቀት አስ- ከሆነ አስ- አስራ አንድ ሀያ አምስት እሺ ሀያ አምስት አስራ- አስራ አንድ ሀያ አምስት እሺ ጻፍ አስራ አምስት አስራ አምስት ስልሳ አራት አራት ማለት ነው። የዚህ አይነት ትኬት አራት ነው።
የዚህ አይነት ትኬት አራት ነው አዎ በአራት ነው ያባዛ ነው የወጣው።
እም። ማነው የለም ያለክ
አዎ፣ እዛ የቆረጥንበት ቤት
አ፣
system ላይ ያልተለቀቀልኝ አለችው ልክ ነው እዚህ ጋር lost ስለሚል ነው እ እ
እስቲ እንትን በለኝ እሺ የሁሉንም cashier code ንገረኝ
ያው- ያ- ያ- የእያንዳንዱ ሁሉም እንደዚህ ነው ሁሉም ሁሉም አንድ አይነት ነው።
እሺ ይሄ አስራ አንድ ሀያ አምስት አስራ አምስት ስልሳ አራት ይሄ አንደኛውን ለ- እሱ ነው። አንደኛውን ደግሞ ቆይ እስኪ ልየው እዚሁ እንዳለ እሺ እሺ እ- ያውና ንገረኝ አንድ ላይ check አድርጌ አሳውቅልሃለሁ
እሺ፣ እ፣ አስራ አንድ ሀያ አምስት አስራ ስምንት አርባ ስምንት ነው አንዱ ይለያያል።
እኮ ንገረኝ አስራ አንድ
አስራ አንድ ሀያ አምስት እሺ አስ- አስራ ስምንት አርባ ስድስት አርባ ስድስት አዎ በቃ
አዎ። ሁለቱ ደግሞ ገና ልጆች ይዞታ መጣ። ይሄ ይሄ ነው እሺ ይሄኛው ሁለቱም አንድ አይነት ትኬት ነው አይደለ አዎ፣ አንድ አይነት ነው።
ቁጥርህን ንገረኝ እንድደውልልክ ስልክ ይሄ ቁጥር?
ቁጥር ነው የደወልክበት ዜሮ ዘጠኝ ሀያ ስምንት አንዱ እሱ ነው። ሌላ ደግሞ አለ።
አይደለም እሱን አይደለም እኔ እንድደውልልክ ነው ቁጥር ስጠኝ ያልኩክ ቆይ ስ- ስልክ ቁጥር አዎ ዜሮ ዘጠኝ ሀያ
ይሄ የደወልክበት አይደለም የደወልኩበትም ይሰራል። አዎ እኮ በዚህ እደውልልሃለሁ check ላድርግና በዚህ ደውልና ደግሞ እምቢ ካለሽም ሌላ ስልክ ችግር የለውም እሺ